hello ማ ወይዬ
እንዴት ነው? አይ ትኬት የሚቆረጥ አለና እ እሱን ቁረጥና ና ነው
በስ ቆርጠናል። ምንድን
ጆሲዬ እሺ ነው ቁረጥና ና እና ከዛ ልክ እንደመጣ አውቶማቲክ ነው።
እሺ ገና ሆነ እዛ ነኝ ያለው ልመጣ ነው።
ችግር የለም ችግር የለም። እኔ ስትመጣ እንጋ ወረቱ እንትና ደብዳቤ እ፣ አንተነህ
ካንተ ነው ልቀበለው።
መዝገብ ቤት ወይ አንተነህ ጋ አዎ፣ ማንጋ መዝገብ ቤት ወይ አንተነህ ጋ እሺ እደውልልሻለሁ ስትቀበል።
እሺ ለሀይሌ ለእኛ ሀይሌ ነው የምትደውይው?
አይደለም ሀይሌ ጋም ልቤ ስላለ ነው እንጂ እ፣ እንትን እ፣ ለነገ ጠዋት ነው እሺ መሄጃ ብቻ እኮ እነግርሻለሁ እዛው ሆኜ እሺ